የእርግዘት ነው።
ሄሎ፣ ይሰማል?
ቦነስ ናት ለዚህ ስለ በወድ ማለት ቦነስ አ ቦነስ እሺ፣ ከአሽር ቁጥር ንገሩኝ።
እ አስራ ሁለት ሀያ እሺ፣
ሀምሳ አምስት ሰማንያ አምስት
okay። አራት ጨዋታ እኮ ወድቋል።
ኧረ እ ስኬት ቦነስ አይኖረውም። እ? የሲቲ ከፓላስ አንድ አለ። hello፣ ማን ፓ- ማን ማን ሲቲ ከፓላስ እርሶ win one ብለውት አቻረ ዋ፣ እሱ- እሱማ ወድቋል። አዎ፣ በአንድ እኩል ነው ያለቁ።
አትሌቲክ ቢልባኦ ከማድሪድ ኧረ በስመ አብ እሱም ወድቋል ማለት ነው። እሺ እናመሰግናለን።
አዎ፣ ደብል ቻንስ ለማድሪድ